ሄሎ ሄሎ፣ አቤት፣ ሰላም ነው?
ጤና ይስጥልኝ።
ጤና ይስጥልኝ። ሰላም አለን አለው። ልጅ አለም እባላለሁ ከምስራቅ ጎጃም ነው የደወልኩት።
ልጅ አለም አዎ ከምስራቅ ጎጃም ኤስ ኤም ቴዎችክ ነው።
ኤስ ምን አንተ?
አዎ ኤስ ኤም ነው።
እሺ እሺ እ፣ ንብረት ዘገዬ ደውይለት ቋል ብሎኛል ብሎኝ ነበር። ጸድቆለታል።
ብረት ዘገየ እ፣ ንብረት ዘገዬ የሚባል ትምህርት compensation ተጠይቆለት ሁለት ዓመት ምናምን በላይ ባለፈው ተደዋውለን ነበር።
እምም።
እና ታይቶለታል።
አንዴ አንዴ ጠብቀኝ እስኪ አንድ ደቂቃ።
እሺ።
ንብረት አዎ አዎ ጸድቆለታል። ለ ለ ለገረሙም ተልከዋል።
ተልኮለታል ነገር አዎ አዎ አይ ገረሙ ጋር አሁን ተደዋውለን ነበር ብዬ ነው ከጥቂት ደቂቃዎች በፊት ንብረት እንደዛ ሲለኝ አዎ። ምንድን ነው October ሰላሳ አንድ ነው የተላከለት ለገረሙ እህ።
እሱም ቅድም ደውሎልኝ ነበር። ሌሎች ሰዎች ብዙ ናቸው የጸደቀላቸው ሰዎች ወደ okay።
አስራ ስድስት የሚሆኑ ሰዎች ናቸው እና እሱ ሰላሳ በ October ሰላሳ አንድ ነው የተላከለት። ኢሜይሉንም አሁን እያየው ነበር ተልኮለታል። ኤደን ነች የላከችለት።
Okay፣ እንደዛ ከሆነ አሁን ይልክልኛል። እንግዲህ check አደርጋለሁ።
አዎ አዎ እሺ እሺ አመሰግናለሁ። እንደምን እሺ መልካም እሺ